hello hello
hello ይሰማል።
ወደ ከ CBE እንትን ብዬ deposit አድርጌ ነበር፣ እሺ አልገባልኝም እስካሁን።
በዚህ ቁጥር ነው እንዴ?
አዎ
ማለት ይሄን ነው የምትጠቀመው ለ betting መጨረሻው ስልሳ ስድስት በቻፓ አስገብቼ አ አ
አዎ፣ በዚህ ነው
ስንት ብር ነው?
መቶ ብር መቶ ብር ከ CBE ብር text ደርሰዋል። confirmation text ከ CBE ብር
እ confirmation text ደርሰዋል።
አዎ
እሷን ላክልን እስቲ screenshot አለ ቴሌግራም ላይ። hello
እሺ እሺ እ አለካ ቁጥራችን
እም፣ የለኝም። okay፣ ሌላ ነው ልንገርሽ። አዎ አዎ ሶል ቁጥር ያለኝ ነገረኝ። እስኪ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አንድ አርባ አራት አርባ አራት አርባ አራት አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት አርባ ሰባት አዎ አዎ እሺ እሱ ላይ ላክልሽ።